Hello ጤና ይስጥልኝ።
ሰላም ነው?
ጤና ይስጥልኝ። ከአሪቲ Financial Technologies ነበር የምደውለው።
እሺ እሺ፣ በቀን ሀያ ስድስት deposit አድርገው ነበር ወደ ዳሽ ቤት አዎ አስራ ዘጠኝ ሺ ዘጠኝ መቶ ሰማንያ ሰባት ብር አዎ
ልክ ነኝ?
አዎ አዎ ልክ ነው።
እሺ እ ወደ ዳሽ ቤት betting account አሎት?
አዎ ንግድ ባንክ ነው አለው።
ንግድ ባንክ ነው account ያሎት?
አዎ
ንግድ ባንክ ነው ወይስ ቴሌብር?
ንግድ ባንክ ነው።
የእርስዎ ንግድ ባንክ ነው። ቴሌብር የለውም።
አይጠቀሙም? በዚህ ስልክ ቁጥር እጠቀ- እጠቅማለሁ እጠቅማለሁ ይጠቀማሉ። ብሩን ያስተላለፉት አዎ።
ከየትኛው ከቴሌብር ነው ከንግድ ከቴሌብር ነው ባንክ ከቴሌብር ላይ account ኡ ነው ነበር? ከቴሌብር ላይ ነው።
አዎ
እሺ፣ ስሞትን ማን ልበል እ
ምን አለኝ?
ምን- ምን- ምን አለኝ?
ስሞትን ማን ልበል
አብዱል ዋሂድ አባተማ
አብዱል ዋሂድ አብዱል ዋሂድ አባተማ
አባተማ።
አዎ
እሺ betting ይጫወታሉ? ዳሽ ቤት እ, ይጫወታሉ? ከዚህ በፊት ተጫውተው ያውቃሉ?
አይ- አይ- አላውቅም ታውታ አላውቅም አያውቁም?
አዎ እሺ ክፍያ ፈጽሞ ነበር ወደ ዳሽ ቤት እንዲገባሉት?
እ?
ወደ ዳሽ ምን ቤት አልገባኝም።
ክፍያ ፈጽሞ ነበር እንዲገባሉት?
እሺ ምን ምን ምንድን ነው የሚፈጽመው እሺ ምን ቋንቋ ነው የሚናገሩት? ደንበኛችን በትክክል የሚናገሩት ቋንቋ አ፣ ኦሮምኛ ነው ኦሮምኛ ነው። እሺ ከኦሮምኛ አዎ።
ተናጋሪ ጋር ላገናኙት፣ እሺ መልሼ ልደውልሎት አንድ ጊዜ።
እሺ እሺ እሺ